Hello? Hello?
አልሰራም ነው አለው።
Connect. ምን ነው
ስንት አራት መቶ ብር ነው ውዝነው አልገባም።
okay አራት መቶ ብር
አዎ።
ስልክ ስልክህን ንገረኝና check ል አድርግልህ።
ዜሮ ደውለህ ዘጠኝ ደው- አንዴ ይቅርታ ደውለህ ነበር?
ማ ከዚህ በፊት ደውለሃል?
አ
እሺ አንዴ ንገረኝ ስልክህን።
ዜሮ ዘጠኝ እሺ ሰላሳ ሶስት ሰላሳ ሶስት okay ራሱ ነው ይሄኛው?
ያ አ እሺ እሺ አንዴ check ል አድርገው። okay ቅዳሜ ደውለህ ነበር?
ያው ይደውላሉ እሺ deposit ነው withdraw ነው?
ውዝነው
እሺ አራት መቶ ብር እሺ እንደገና እንትን ልበልልህ አ ሪፖርት ላድርግልህ እሺ በፊት የሆነ መረጃ ያልተሰጠ ነበር እሺ አሁን እ፣ እሱን መረጃ ሞልቼ እልክልሃለሁ
ምንድን ነው እንጂ ስንት ቀን ይጠብቃሉ? ሶስት አምስት ቀን ይጠብቃሉ። አራት ቀን ይጠብቃሉ።
አዎ ገብቶኛል ይቅርታ እናደርጋለን እ፣ ስለቆየን አሁን ላይ አንዳንድ መረጃዎችን ኮድ ምናምን የተላካለ እሱን አሟልቼ ሪፖርት እ።
አደርግልሃለሁ እስከ ማታ ድረስ ይስተካከልልሃል
just ሪፖርት ይ- እ- ያደርጋሉ። ይሄ
አ- እኔ አደርግልሃለሁ አሁን ያደርጋለሁ።
ምን አልከኝ
አሁን መ- መ- መቼ ይገባችሁ ገንዘቡ?
አሁን አ መቼ አሁን- ይገባ?
መቼ ይገባል አይ
ም፣ ሪፖርት አደርግልሃለሁ ነው ያልኩኝ ወንድሜ። ሪፖርት አድርጌልህ የሆነ እ፣ በ- ከዚህ በፊት ቅዳሜ ሪፖርት አድርገው አድርገው ነበር አይደል? ሪፖርት- አይደለም አ- ዛሬ አ አድርግ- አድርገዋል። አይቼ እኮ ነው የምልህ ቴሌግራም ላይ ሪፖርት አድርገው እ።
ሳንቲም ቤ አልመለሰም። የሆነ መረጃ ነበር ያልተሟላ መረጃ ነበር። እሱን እ።
መረጃ ጨምሬ አሁን እንደገና ሪፖርት አደርግልሃለሁ። ከዛ እስከ ማታ ያስተካክልልሃል። ሰምተኛል?
እ?
እስከ ማታ check አድርግ እንደገና።
ማታ አዎ አዎ ሪፖርት አድርጌልሃለሁ። እሺ እ።
እንደገና እሺ